Hello?
Selam ben istediğin televizyon
ቴሌውን ጨዋታ ጥያቄና መልስ ላይ ነበር ጥያቄ እሺ ምን ነበር ጥያቄው
እና ሮሉ ጋ ነው ሮሉ ጋ ዊን ስድስት ባይ ዋን ምናምን የሚለው አለ
ምን አሉ
ዊን ስድስት win
አ- ሲክስ ባይ ተከታታይ one አስር ምናምን የሚለው win ጥያቄዎችን ተከታታይ አስር ጥያቄዎችን ከመለሱ ትኬት ይሸልሞታል የቴሌቪዥን game ትኬት መጫወቻ ነው ስንት ይሸልሞታል ስ- ስንት ስንት ትኬት ነው የሚሸለመው በአስር ስድስት
እም?
ተከታታይ መልሱን ከመለሱ አስር ጥያቄዎች ይሰጡታል አስሩንም ከመለሱ ትኬት ይሸልሞታል
እንደ እና እዚህ ጋ win six by one ምናምን የሚለው ምንድን ነው የሚለው
በአንድ ትኬት ገብተው ከ- ሲጫወቱ የሚያሸንፉት ስድስት ትኬት ነው
እንደ በሁለት እንደዛ አስራ ነው ሁለት የሚለው ማለት ነው እ
በሁለት አስራ ሁለት ምናምን እያለ ይሄዳል አይ የለም። በአንድ ነው በአንድ ገብተው ተጫውተው ካሸነፉ ስድስት ትኬት ያገኛሉ
እንጂ
ያው ግልጽ ያልሆነ ነገር ካለ ያሳውቁ
በየቀኑ ሁለት ብር ይቆርጣል ከሂሳቤ
አ፣ ደንበኛ ሲሆኑ በየቀኑ ትኬት ስለሚገባሉት ነው
እንጂ ያንን ማቋረጥ አልችልም
ይቻላል ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይጫኑ
እናመሰግናለን እሺ መልካም እድል